Hello hello
የተቋረጠ
እሺ ለማን ነው ላን- አንቺ ነው የምትመዘገቢው ወይስ ሌላ ልጅ ነው?
ሌላ ነው።
ሌላ ልጅ የስንት አመት?
የአራት
እኮ ቅድም አናግረሽኝ ነበር አይደል እንዴ?
እ?
አውቅሻለሁ እኮ ቅድም አናግረሽኝ ነበር።
እ?
ቅድም አናግሬሽ ነበር አይደል
አዎ።
እኮ። ስለዚህ ሌላ ትልቅ ሰው ይደውልልን ወይ ለእናትሽ ወይ ደግሞ ለጎረቤት አሳውቂና እ ይደውልልን እሺ። እሺ።
ደብቆ ስልክ ስልክ ቁጥሯንና የእናት አባቷን ስም አድራሻን ስጽፍብኝ ጊዜ ነው።
እኮ አለሽ ስልክ ቁጥር የቤተሰቦቿ ስሟ ሙሉ ስሟን ታውቂዋለሽ?
አዎ።
እሺ ንገሪኝ።
ዳና ትባላለች።
ኤልዳና ማን?
ኤልዳና አስማማ
እም እም?
ኤልዳና አስማማ።
ኤልዳና ሳሙኤል።
አዎ።
የ- የአባቷ ስም ማን ነው?
ሳሙኤል
እሺ ስንት አመቷ ነው?
አራት
እሺ የቤተሰቦቿን ስልክ ቁጥር ንገሪኝ። ምንሽ ናት ላንቺ ኤልዳና?
አቤት መጣው